ሄሎ ሄሎ ሄሎ ወይ ቆረጠ መልስ ደወልኩ።
ተቋርጦ ነው አይደል? አዎ አዎ አዎ።
ይኸውልህ ቲማቲም ነበረ፣ ዝኩኒ ነበር፣ እዛ ላይ ሽንኩርት ነበር፣ አዎ ማንጎም ፓፓ ማንጎም፣ strawberry ም ነበር።
OK አዎ። ሌ- ምናልባት አሁን late ሆኖ ሲሞላ ነው እንደዛ የሚሆነው። group ኬፕ ስለመባል ከአስራ ሁለት እኩል ነው እኩል የሆነው እና ለዛም ነው እኔም እ፣ አሁን ልደውልሽ አልኩት። እ፣ አሁን ሌላው ይመጣል በሌላ መኪና ነው። በቃ ብዙ ብቻ ነው የደረሰ። የሚገርም አዎ እንትን ነው ሌላው ለነገ ነው የሚሆነው። ለዛ ነው ሌሎቹ ለነገ ነው የሚሆነው አዎ አንድ ላይ ነው የመጡት ሁሉም ለነገ። strawberry ሙላ መሰለኝ አይደል?
እ፣ ምን አንድ- strawberry አንድ ሆነ ያለብን ሞልቷል?
ወዲህ አንድ ሰው ብቻ ነው።
ምን ነው ሞልቶ አይታየህ?
አዎ አንድ ሰው ብቻ ነው የሚያሳየው የትኛው የኑ የሚለው የኑቅ ነበረ? ሁሉም ሞልቷል።
እሺ check አድርጉት እስቲ ምናልባት ኧረ፣ ገና ፍሬ አይደለም
እ፣ እሱ ኑ ብቻ ነው መቶ ሀያ ሦስት ብሏል። በቃ ከዛ ማንም የለውም group ውስጥ
አይደለም እ፣ ኑ የሚለን መሰሪያ ያለው ኑሐሚን የሚላለው የለውም። ኑ ከዛ ብቻ ደግሞ ነው ይሄን ያለው ያ የለውም። ወዲህ ላይ ብቻ ነው ሌላው complete ሆኗል።
የቱ ነው ምንድን ነው complete ያልሆነው?
ስትሮቤሪ ስትሮበሪ ኮምፕሊት አልሆነም። እሺ እሱን አዎ።
check አደርገዋለሁ። እሺ እሱን check አደርጋለሁ። እ፣ ሌላ ደግሞ ልጠይቅ ነበር። ስኳር ደግሞ እ፣ መቼ እሱ ደግሞ ቆየ ከታዘዘ በጣም በሊዲያ የታዘዘ OK እሺ እሺ
እ፣ ዛሬ ትልኩልን ይሆን እስቲ ጠይቅልኝ። እሱ ላድርግሽ። እ፣ ስኳር warehouse ካለ check ላድርግልዎት እና ካለ ብሩ ላስልክልዎት ወይስ አይ ስኳሩን ነው የምፈልገው።
ስኳሩ ነው? በቃ እሺ ደውዬ መልስ እነግሮታለሁ። እሺ እሺ እሺ ትንሽ ጠብቁኝ እሺ